ሄሎ
ሄሎ
ጤና ይስጥልኝ መንገደኛ።
እ
ጤና ይስጥልኝ መንገደኛ። እኔ የደወሉት ምን ልርዶት?
በኦሮምኛ ነው በአማርኛ
ሬሚሳ ኦሮምኛ የሚናገር ሰው አለ?
አ፣
አማርኛ መናገር ትችላለህ? ትንሽ ትንሽም ከሆነ እረዳሃለሁ። አማር- ኦሮምኛ መናገር አልችልም። አሁን እኔ
እሺ።
ምን ልርዳ? ሄሎ
ሄሎ
ምንድን ነው የተቸገርከው? ምን ልርዳ?
እ፣ ፓኬጂ ነሚን አድርጌ ሄሎ።
አንዴ አንዴ ይቅርታ።
ኤ ፓኬጂ ነሚ ምን አድርጌ ጋፋ አድርጌ ሰኔ ጋፋ ሰኔ ጋፋ ደሚ ሰገሊ ፓኬጅ
ኤ ፓኬጂ ብሪ ዲበጃ እና አይዴ እናም በቃ ስልክ ወጂ ነው?
ሆናን ሆል ወጂ እ ስልኪ ስልኪ ላይ ነው?
እ
የስልክ ፓኬጅ ሄሎ ነው? የስልክ ፓኬጅ ነው?
ሄሎ ሄሎ
ሄሎ ይሰማኛል።
እና ወጂ ሆናን ሆል እንጂ ማሊፍ የስልክ ወጂ ሆናን ፓኬጅ ሆል ነው እ ወይ? አንድ አዳምጠኝ። የስልክ ፓኬጅ ነው የፈለግከው?
አዎ ስልክ ፓኬጅ ነው።
አዎ፣ እኛ ደግሞ የምንሰራው አገልግሎት የመንገድ ትራንስፖርት ነው አባቴ። ይሄኛው የመንገድ ነው። ትኬት እ መቁረጥ ስትፈልግ ነው የምትደውለው። መንገድ፣ ባስ፣ አውቶቢስ እ አውቶቢስ መቁረጫ ነው ይሄ። ትኬት መቁረጫ ነው ይሄ። ፓኬጅ መሙያ አይደለም።
ኧረ በቃ message ገብተዋል፣ message ገብተዋል። ሄሎ ወይ ሄሎ፣
አ፣ message ገብተዋል። በቃ አልሰራም እዚህ ራ- እ፣
ቴሌ አይደለም ይሄ አባዬ። ቴሌ ደውል ዘጠኝ ዘጠና አራት
እሺ ዘጠና አራት ዘጠኝ ዘጠና አራት ደውልላቸው።
እሺ